ሄሎ
አሎ ጤለንግሽ ትቤት
እሺ በእናትሽ ትናንትና ማታ ውጅ ድራጎት ተባርኬ እሺ አልገባልህም አዎ እሺ አንዴ የቤት ቤት ቁጥርህን ንገረኝ ዜሮ ዘጠኝ
አምስት አስራ አምስት ሰባ ሁለት ሰባ ሁለት አስራ ስድስት
ዘጠና ስድስት ነው ያልከው ሀያ አስራ ስድስት አስራ ስድስት እሺ አዎ ሀያ ስምንት
አስራ አምስት ሰባ ሁለት አስራ ስድስት ሀያ ስምንት አዎ ስንት ብር ነው
አስራ አምስት ሺህ
አምስት ሺህ
አምስት ይገባ አምስት
ሻፊ መሐመድ ነህ አዎ
እሺ ከአንድ ሰዓት በኋላ ይገባልሃል እሺ
አንድ ሰዓት በኋላ
አዎ ቻፓ ነው ያረከውና confirm አድርጌልሃለሁ እዚህ approve ስለሚፈልግ ነው
እሺ እሺ ይገባልሃል ትንሽ ጠብቀው እሺ መልካም ቀን